Bethany answers. That's Wait, wait, wait. ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው እግዚአብሔር ይመስገን።
አለን አለን። እንትን ፈልጌ ነበረ ምን?
የፍሊንትስቶን ፍሊንትስቶን ነው አዎ አዎ።
አ ይሄ የግዢ ክፍሎችን ስልክ ፈልጌ ነበረ።
ምን ፈልገው ነው?
እ እ?
ምን ለምን ፈልገዋቸው ነው?
አይ ለእንትን ፈልጌ ነው ይሄ በብሎኬት እንዳቀርብላቸው okay ስልክ መጥቼ ልስጦት፣ ለማናገር ፈልጌ ስልክ ልስጦት፣ አድራሻ ስለጠፋኝ ነው።
ስልክ ልስጦት፣ እ እ?
ስልክ ልስጦት።
እሺ እሺ ዜሮ አንድ አንድ እሺ አራት ስልሳ ስድስት አራት ስልሳ ስድስት ዘጠና ስድስት ዘጠና ስድስት ሰማንያ አንድ
ሰማንያ አንድ ይጠይቋትና አንድ። በቃ ልጠይቋ ልጠይቃትና እሷን እንትን ልበላለን።
ያገናኛሉ።
እሺ ወንድሜ thank you።